hello ሄዳ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ህይወት አድቨርታይዚንግ አቤት።
ከዊፕላስ solution ድርጅት ነው የምደውለው።
እሺ፣ ዊፕላስ solution provider ላይ አገልግሎት ለመስጠት ተመዝግበው ነበር።
እሺ፣ አሁን አገልግሎት መስጠት ስለጀመርን ኦንላይን በመሆን ያለምንም ወጪ ስራ ማግኘት የሚችሉ መሆኑን ልንነግርዎ እንወዳለን።
እሺ፣ ደስ ይለናል።
ዊፕላስ solution provider ጥቅሙ ማንኛውም አገልግሎት ሰጪና አሽከርካሪዎች የሚመዘገቡበት ነው። እንዲሁም ዊፕላስ solution user የሚል ደግሞ አለን። እሱ ጥቅሙ የትራንስፖርት እና ከሶስት መቶ አርባ ዘጠኝ በላይ ጌሞች አሉ። እሱን የምንጠቀምበት ነው።
okay፣ እሺ፣ እናመሰግናለን። መልካም የስራ ቀን ይሁንሎ።
እናመሰግናለን። እሺ